የማለች ቆንጆ ልጅ አፍቅሬ ወይ አትወጣ ሁሉ በእጇ ሆኖ እሷ ምን ጎሎባት እኔ ወንጂ የእሷ ፍቅር ሳያዝ በራቤ ሞትኩላት አድጌባት ነበር በመንደሯ አዞሬ ከሮኪያ አርክሻ ቡርካ መርበረሬ ወዛደር ጤና አዳም ስዞር ፖሊስ ሰፈር ወሎ ሰፈር ባታ የምትንገራገር ድንገት ካይኔ ገብታ የመቶ ሀያዋ ልቤን ማረከችው በዚያ ውብ ገላዋ ምኑን ያውራው ይናገር አንደበቴ ላይችል ነገር ወይኔ ፈራው እንጃ ወይኔ ልቤ ጠፋው ለሷ ወኔ ዝም አትበሉ ጓደኞቼ ስወድቅላት ተረትቼ ሳትናገር ባንደበቷ ጥላኛለች በውበቷ የቲንካዋ የቲንካዋ የቲንካዋ ያቻት ያርክሻዋ የቲንካዋ የቲንካዋ የቲንካዋ ቆንጆ ያርክሻዋ በልመና ደጇን እየጠናዋለው እስከ ዛሬ የማትገኝ ለቤቷ የማለች ቆንጆ ልጅ አፍቅሬ ወይ አትወጣ ሁሉ በእጇ ሆኖ እሷ ምን ጎሎባት እኔ ወንጂ የእሷ ፍቅር ሳያስ በራቤ ሞትኩላት ከሰዎች ለይቶ አይኔ ሲከተላት እስከምትሰወር በመንፈስ ሸኝቷል። ስትርቅ ይመለሳል ለጉድ እያነባ አፈያን ተሻግራ ሰፈሯ ስትገባ ምነው ሆኜ ባየው ልክ እንዳሞራዋ የመቶ ሀያዋን ስጠብቅ በግቢዋ ምኑን ያውራው ይናገር አንደበቴ ላይችል ነገር ወይኔ ፈራው እንጃ ወይኔ ልቤ ጠፋው ለሷ ወኔ ዝም አትበሉ ጓደኞቼ ስወድቅላት ተረትቼ ሳትናገር ባንደበቷ ጥላኛለች በውበቷ